ጤና ይስጥልን። ቤት ቤት ቤቲ ነው የምልደው።
አይ ትኬት አልበራልኝም ነበረ።
እሺ ላብራሪ ልካሸር ኮድ ንገሪኝ።
እሺ ካሸርኮድ አምጣ፣ ካሸርኮዱ ልንገራት፣ ካሸርኮዱ ልንገራት አምጣ። እሺ ቆይ እሺ
መቶ ስድስት እሺ መቶ ስድስት
አርባ ሁለት አርባ ሁለት ሰባት ሀያ ሰባት ሰባት ሀያ ሰባት እሺ
አልበራ ብሎኝ ነው።
ያው በርቶልሃል። አሁን ያው ግን እንትን ነው እሺ፣ postpone ጨዋታ ስላለው ከሀያ አራት ሰዓት በኋላ የቀሩት ሁለት ጨዋታዎቹን ያርምልሃል።
እሺ ግን ሁሉም እኮ ተሳክቷል እኮ ግን አባቴ ይኸውልህ postpone ነው ጨዋታው። እሺ ያው አልተሳካም።
ሁለ- ስለዚህ ሁለቱ- ከሀያ አራት ሰዓት በኋላ አዎ ያርምልሃል። ጠብቀው።
postponed የሆነው ስንት ነው?
ሁለት ጨዋታ ሁለት ጨዋታ።
አዎ
እሺ ያው እንትኑም amount ኡን ማወቅ አይቻልም።
አይቻልም። ከሀያ አራት ሰዓት በኋላ ራሱ ያስቀምጥልሃል።
እሺ እሺ እሺ፣ መልካም ቀን